ጤና ይስጥልን ዋሽንግተን ማማከር ጤና ይስጥልኝ።
አቤት
ለእግር ታማሚ እሺ
ቀጠሮ ማስያዝ ያስፈልግ ነበረ።
ምን አይነት ሀኪም ጋር ነው የፈለጉት
አረኞ orthodontist ይሁን neurologist ይሁን አላውቅም፣ ግን ከሁለት አንዱ ይኖራቸዋል። የአጥንት ወይም የነርቭ የአጥንት የለንም የነርቭ ሀኪም አለ
ናችሁ?
እ የነርቭ አላችሁ?
የነርቭ አለ ነው
ኦኬ። እንሳን ላይ ይኖራል።
ለነገ ነው ለዛሬ ከሰዓት
ዛሬ አሁን አይገቡም አለ ዛሬ ዛሬ አይገቡም አዎ ጥራት
ነገ ይገባሉ ወይ ደግሞ ከነገ ወዲያ
ነገ ስንት ሰዓት ላይ?
ሰባት ሰዓት ከሰባት እስከ አስር
ነገ ከሰባት እስከ አስር አዎ ከሰዓት ማለት ነው።
አዎ እሺ ያዙልኝ። እሺ የምስራች ላይ ይምጣ።
እሺ አንዴ ጠብቁ ካርድ አለዎት እኛ ጋር ከዚህ በፊት የላትም እሺ ሙሉ ስም
የምስራች ሽብሩ
ሽብሩማ
በዳሶ
እሺ ስልክ ይንገሩኝ
ዘጠኝ አስራ አንድ እሺ
ስልሳ ስድስት ስልሳ ስድስት አስራ ሶስት እሺ አስራ አንድ
እሺ ተይዟል በዛ ሰዓት ይምጡ ታንኪዩ እሺ